Hello ሰላም ጤና ይስጥልን። በሽት ቤት
እንትን የ account ችግር ነው ያጋጠመው ነገር።
እሺ ምን ነበረ ወንድሜ?
ስልክ ቁጥር ምናምን አስገብቼ ምናምን password ጠፍቶብኝ ነበርና forget password ብዬ ስገባ message አይልክልኝም። የሆነ ቁጥሬን አስገብቼ ምናምን እሺ እየደጋገምከው ስለሆነ ነው። አንዴ ብቻ forget ብልኸው መጠበቅ አለብህ። ስትደጋግመው ጊዜ እንትን ይላል አንድ ላይ ነው የሚገባልህ እና እንትን በል እሺ። ከዛ በኋላ ውስጥ መቀየር ይችላሉ password password ኡን ከዛ በኋላ ማስተካከል ይችላል።
አዎ ትችላለህ።
በ message የመጣልኝን password ሁሉ ጊዜ እሱን password አድርጌ መግባት እችላለሁ። በ message የሚላክልኝን password ሁሉ ጊዜ እሱን እያስገባው መግባት እችላለሁ።
ትችላለህ።
እሺ በቃ እሺ አባቴ መልካም ምሽት።
እሺ